አሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ Best Bet ነበር የምደውለው።
እሺ እሺ፣ ሌላ ስልክ ላይ ደውለህ ነበር አይደለ?
አዎ ደውዬ ጥያቄ ነበር።
ነበረ።
እ- ሪደምም እንትን ትኬትም እያወጣልን አልነበረ Okay፣ agent ነህ?
እ?
agent ነህ?
ያው ናቲ ነህ?
አይ ናቴ አይደለሁ።
አይ እዚህ በፊት ያውቁናል ብዬ ነው።
አልኩት። አዎ፣ የሚኪ ብራዘር ሚኪ ታውቃ ሚካኤል ያይ ሚካኤል ጎንደር ማለት ነው።
ጎንደር፣ ሚኪ ጎንደር። እሺ፣ አ፣ ካይሮ ነው የሱ- አይደለ?
እ?
ካይሮ ነው አይደለ አዎ የምታጫውተው?
ካይረን። አዎ በቃ እሺ፣ ሁሉም ሾፕ ላይ ነው እሺ፣ ችግሩ የተፈጠረው። ለፕሮ- ለፕሮቫይደሮች ያሳውቀናል፣ እሺ ይስተካከላል። እሺ፣ ትንሽ ጠብቀን።
እሺ እሺ።
እሺ፣ ሰላም